hello ጤና ይስጥልኝ ምን ልታዘዝ ቴሌቪ hello አቤት ጤና ይስጥልኝ ምን ልርዳዎ ቴሌቪ
ኧረ እኔ አማርኛ አይፈልግም ኦሮሞኛ ነው።
እሺ መስመሩ ስለተያዘ ነው ትንሽ ቆይቶ ደውሉ እባክዎ
ኦሮሞኛ ኦሮሞኛ ነው።
እሺ መስመሩ ስለተያዘ ነው ትንሽ ቆይቶ ይደውሉ እሺ እባክዎ
አዎ ብሪ ነው ለሞተን ደቢሳ አመት ቢባ ይሰራ
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንኩን
ኦሮሞኛ ነው።
አይ አማርኛ ነው
አማርኛ አይፈልግም።
መስመሩ ተይዟላ ትንሽ ቆይቶ ይደውሉ እባክዎትን
አዎ ኦሮሞኛ ድበዳ አማርኛ አንበኙ
እሺ እሺ